ለማንኛውም ነገር አትሊስት
እንዴት ናችሁ? ደህና አደራችሁ? እንዴት ናችሁ? እንግዳ አራት ሰዓት ላይ አለኝ ቢያት ላይ ይወዳል።
አራት ሰዓት ላይ አዎ ስንት ሰው ስንት አንድ ሰው ናቸው?
መሰለኝ ወይ ሁለት ይሁኑ ወይ አንድ እንደዚህ አካባቢ።
እሺ፣ ስለዚህ ለአራት ሰዓት ነው። እ፣ አሁን አዎ ስንት ለአራት ሰዓት አይ አሁን እሺ።
አንደኛውን ይዛልን ትመጣለች። ለእኛ እሺ፣ እሺ፣ እሺ፣ እሺ።